Hello
ሄሎ አብሮ ጭልን የሆነ መረጃ ልጠይቅህ ነበር። ሄሎ
ይሰማል?
ማታ የሆነ ጌም ተጫዋቼ ሌላ ሁሉ ወጥቶልኝ የእንትን አንድ የበርንማውዝ ተራዘመ።
አዎ
ሁለተኛ ደግሞ ያው እሱ ተራዝሟል። ሲቲ ብቻ ነበር የወጣብኝ።
እሺ
ሌላው ሁሉ ወጥቶ ነበር። odd ኡ ደግሞ ሁለት መቶ ሀምሳ ሶስት ነበር
Okay
እና ስንት ብር ነው የሚመልስልኝ ብሎ ለመጠየቅ ነው። እዚህ ትኬት በ customer ኣችሁ ነበር ያወጣሁት
Okay ሱቅ ሄደው ነው
እ ሱቅ ሄደው ነበር ያወጡት የቆረጡት ትኬቱ አይ ትኬቱን ቆርጫለሁ በእጄ ነው አልሄድኩም። ድጋሚ ግን ከቆረጥኩ በኋላ መረጃውን ለመጠየቅ ነው።
ስንት ነው? ሁለት መቶ ሀምሳ ሶስት ነው odd ኡ